ወደዚያ ያዛት፣ ወደዚህ እንዳትመጣ እዛ ጫወተት ወይ በለው። ይቅርታ እሺ፣ ወይ ወይ እስኪ ስማው ትመጣ ይቅርታ አለ ይቅርታ አለ ንጉሴማ ንጉሴ ብሩ
ንጉሴ ብሩ እዚህ የት ያሉት አካባቢዎች ሊነግሩ ይችላሉ?
እሺ፣ ቆይ ልጅ እያጫወትኩ ነው ልደውልሽ፣ ወደ ዱከም ላይ
ኦኬ። አቤት ይሰማኛል። ዱካም ነው የሚኖሩት?
ዱከም ላይ አይ፣ ወደ ምንድን ነው የምኖረው ወደ አለም ባንክ መልሳ አል- ኦኬ እሺ። አለም ባንክ አለም ባንክ ነው።
አ አለም እሺ፣ ከዚህ በፊት ሳምንታዊ የመቶ ሰከንድ አሸንፈው ያውቃሉ? እንዴ?
ኧረ ሽናሽ አናትም አይቷል እኮ የራስ የተጫወት
እሺ አሁን በሚ እሺ እንደዛ ከሆነ አንዳንድ ሲስተም ላይ የሚጣሩ ነገሮች ይኖራሉ እና የሆነ ቁጥር ላስቸግሮትና የያዙና ፎቶና መታወቂያትን እንዲልኩልኝ ነበር። ዜሮ ዘጠኝ ሰባ አምስት ሰባ አምስት ዜሮ አንድ
ዜሮ አንድ ሀምሳ አንድ ሰላሳ አንድ
ስልሳ አንድ
ዜሮ ዘጠኝ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ
Okay ስልሳ አንድ በዚህ ላይ ነው አዎ ቴሌግራም ላይ ፎቶትንና መታወቂያውን ይልኩልኝና ያለው ነገር ተጣርቶ ምንም አይነት እ, ችግር ከሌለቦት መልሼ ደውዬ በቅርብ ቀን አሳውቆታለሁ ያለውን ነገር።
እሺ ሳምንታዊ ነው አሸነፍሽ ወይስ አዎ ሳምንታዊ
ሳምንታዊ አዎ ወራዊ ገና ልጣ ሳምንታዊ የእንትን አለኝ ነው። እሺ ምን- እሺ ምን በጣም አመሰግናለሁ።